ጤና ልስፖርት ነው ባኮ የምንደርደው
በቴሌ ብር ሞቶ ብር ቆርጬ ነበረ።
ሄሎ በቴሌ ብር ወጥ አይሰማም።
ምን አለኝ?
በቴሌ ብር ሞቶ ብር ቆርጬ ነበረ ከአራት ቀን በፊት እሺ ቴሌ ብር ሚሴጅ ልኮልኛል። ሞቶ ሁለት ብር ከአምሳ ሳንቲም ነው ምናምን ቆርጦታል በዚህ ቁጥር ብሎ ልኮልኛል። ወደ ሁሉ ስፖርት ግን አልገባም።
ቴሌግራም ላይ ልከዋል።
ቴሌግራም አላኩም። በቴሌብር ነው የቆረጥኩት።
እሺ ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
በሰማንያ ስድስት ስልሳል አይደለም ቁጥር የያዙ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት